ኃይለ ፍቅር ነኝ ፍቅር እንዴት ነሽ?
አለሁልህ።
አንድ እንትን ኦርደር ኮምፕሊት ወይ እ ንገረኝ ወርደን ነበርን ዜሮ ስምንት ዜሮ ስምንት ሰባት ስድስት ሰባት ሰባት ስድስት ስድስት እና ደግሞ ሌላ አ፣ ናቲ ነህ አይደለ?
አ ናቲ ነኝ እና ሌማ እንዳለ ፒን የምታደርጊልኝ ፍቅር እሺ ንገረኝ እስኪ እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት እሺ አ ይሄ ፒን ነው ያን ቁጥር ይልኛል ተፊላ ቢወጣ እሺ ናቲ እሺ